ምስክር ምስክር ተደርጎ ይደመጥ ትንፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲ ማኝ ልሆን ለሐሳብ ድራሽ እስቲ ማኝ ልሆን ለሐሳብ ድራሽ የምትወደድ ነሃ የምትወደድ ነሃ የምትወደድ ነሃ የምትወደድ ነሃ የምትወደድ ነሃ የፍቅርህ ልዋ አምናና ታቻምና አዳማጫ ጥቼ አላወራም ነበር የሆደ ነው ጥቼ ያለፈው ዝምታ አይኖርም ዘንድሮ አንተ ሰምተኛ ለለበከን ጆሮ አማናኝ አማናኝ አማናኝ ምጌ ዘመንቶ አማናኝ ምጌ ዘመንቶ የሁሉም ስጦታ ገንዘብና ንብረት አይበልጥም ወይ ፍቅር ከዚህ ሁሉ ወረት አንዳው ለጨዋታ አንዳው ለነገሩ ልብ የሚሰጥ ወዳጅ አለ ወይ ባገሩ አማናኝ አማናኝ አማናኝ መጌ ዘመንተው አማናኝ መጌ ዘመንተው ምስክር ተደርጎ ይደመጥ ትንፋሽ ላሳየኝ ፍቅር ይስማ ምላሽ እስቲ ማን ልሆን ለሐሳብ ደራሽ እስቲ ማኝ ልሆን ለሐሳብ ደራሽ ሰላሜ ልበልሃ ደስታዬ ልበልሃ ኩራቴ ልበልሃ እምነቴ ልበልሃ ሞቴ ልበልሃ የፍቅርህ ልሃ የደረሰ ዘለው አጥቻው ከሌላ ላኗኖረኝ መጥቷል መውደድ ባንተ ገላ ከመንፈስ ገዳም ገባው እንደመና ከቀን አለፈ ከነፍስ ከልገናኝ የደረሰ ስለው አጥቻው ከሌላ ሊያኗኗረኝ መጥቷል መውደድ ባንተ ገላ ከመንፈስ ገዳም ገባው እንደመና ከቀን አለፈ ከነፍስ ከልገናኝ አማናኝ አማናኝ አማናኝ ምጌ ዘመያንተው አማናኝ ምጌ ዘመያንተው ባይኔ እንደው ባይነ ባይነ ባይኔ ፍቅር አየሁ ባይነ ባይኔ ኧረ ባይነ ባይነ ባይኔ መውደድ አየሁ ባይነ ባይኔ ባይኔ ባይኔ ባይኔ ፍቅራዬ ባይኔ ባይኔ ርባይኔ ባይኔ ባይኔ ውደዳዬ ባይኔ